ጤና ይስጥልኝ። ልጄ ነበር የምንደውለው።
እሺ ተቋርጦብኝ ነው የደወልኩት።
እሺ ቦታ የት አካባቢ ሰራ?
ልደታ ልደታ ምኑ ጋ?
ልደታ አሹች ጋ አካባቢ ምኑ ጋ?
አሹች ጋ ቤት እሺ ስጋ ቤት እም።
ምንድን ነው የሆነበት ማሽኑ?
ማሽኑ የእንትን አይበራም።
አይበራም ወይ?
ወደ ሶኬት ወደ ሶኬት ስንሰካው እህ።
power አይመጣም።
ጭራሽ አይነሳም።
አዎ አይነሳም።
እህ። ቅሬታዎት መዝግቤ ለጥገና ክፍል አስተላልፋለሁ። ሌላ የምረዳዎት ነገር አለ?
በቃ ይሄ ነው።
እሺ ስለቦታ አመሰግናለን። ስለ አገልግሎት ያለዎትን ሀሳብ አስተያየት ከሚሰሙ ድምጽ በኋላ ያስቀምጡ። መልካም ቀን።